አስር hello፣
አቤት አቤት ጤና ይስጥልኝ።
አብሮ ይስጠን።
አድራሻችሁን ከቴሌግራም ከቲክቶክ ላይ ነበር ያገኘሁት።
እሺ፣
አይ ከባንክ ጋር ተያይዞ የሚሸጥ መኪና ካለ ፈልጌ ነበር። የት ነው መምጣት የምችለው?
እ ምን አይነት መኪና ነው የፈለግከው?
አነስ ያለ መኪና Vitz አይነት ነገር ለራይድ የሚሆን መኪና compact።
compact Yaris አዎ እ አሁን አለ አዎ አለ።
እ ምን ያክል ነው? cash ምን ያክል ነው? ባንክ ምን ያክል ነው ያለበት?
እም፣ cash እስከ አንድ ሚሊዮን ብር ድረስ ያስፈልጋል። ቀሪውን በባንክ እናመቻችልሃለን።
የመጨረሻ minimum ኡ ነው አንድ ሚሊዮን ብር።
አዎ አንድ ሚሊዮን ብር። አዎ